ነገር ያቀለዋል። እኔም እንደ አንቺ ነው ያሰብኩት። በደወሉ ራሱ አዎ፣ ሄሎ አማኑኤል፣ አሌክስ አማኑኤል፣ ይቅርታ እንትን ወይ።
ስልክህን ተሳስቼ ነው። እሺ ምግቡን መልሰውና መልሻለሁ ብለህ አሳውቀን። እሺ
እሺ፣ የት ልመልሰው?
እዛው ያዝከው ከያዝከው ከእንትና ምን ነበር ከሳሙሳ አይ ሚራ ነበር የሚለው ብዬ ነው።
እ?
እዛው ሳሙሳ ጋር ልመልሰው።
ሚራስ የሚመለሱ እና የማይመለሱ አሉ። እሺ እሺ እሺ አሌክሱ ሁሉም እዛው አይመለሱ።
እሺ እሺ እነሱ እዛው ራሳቸው ጋር ነው የሚመለሰው። መልስና ላሳውቅ
እሺ እሺ